Hello ጤና ይስጥልን Best Bet
ሰላም ወንድም የሆነ betting ተጫውቼ የ cashier code ልንገርና check አድርግልኝ።
cashier code ንገረኝ።
አስራ ሁለት አስራ ሁለት
ዘጠና ሁለት ዘጠና ሁለት ዜሮ ዜሮ ዜሮ ዜሮ አስር አስር አዎ።
እሺ በቃ አንድ ጨዋታ ይቀርሃል፣ ሌላው አልፏል። እሺ
አንድ ጨዋታ እሺ፣ ይሄንንም check አድርግልኝ። ይሄ ምን ሆኖ ነው እምቢ አለኝ ግን እሺ ንገረኝ።
አስራ ሁለት አስራ ሁለት ሰማንያ ሰማንያ
አርባ ሶስት ሰላሳ ሰባት
አርባ ሶስት ሰላሳ ሰባት እሺ ይሄ አልፎልሃል። ሶስት ሙቪን ነው ትኬቱ። ሁለት መቶ ሀያ ዘጠኝ ብር በልተሃል። እዚህ ሶስት መቶ ስንት ሁለት መቶ ሁለት መቶ ሁለት መቶ ሀያ ዘጠኝ ብር
ሁለት መቶ ሀያ ዘጠኝ ብር አዎ ገብቶልኛል ታዲያ።
አዎ።
ኧረ፣ ሌላ አለ?
አይ በቃ ቆይ check አድርጌ አንዱ እንትን draw ማለት አይቻልም እንደ እዛ ቦታ አሁን ለምሳሌ ዜሮ ዜሮ ይወጣሉ ብለህ draw ካልክ እህ።
አሁን ጨዋታ- አቻ ይወጣሉ ማለት ነው?
አዎ ድሮ ማለት ይቻላል። አ ይቻላል። አዎ።
እስቲ ቆይ በቃ ስንት ኬት ጠይቄ ቆይ እና እጠይቃለሁ።
እሺ